ሀሎ
ሰላም ጤና ይስጥልኝ። hello ሀሎ
ሰላም ጤና ይስጥልኝ። ከአዲስ አበባ ፊትስ ነው የምደውለው።
እሺ
እኛ ጋር የ smart watch order ነበሩት።
የት ነው?
smart watch ሰዓት አዘው ነበር።
ምን አይነት ሰዓት ነው ሲል ያው
smart watch ቴሌግራም ላይ ላኪልኝ።
እሺ እሺ ቴሌግራም ላይ ላኪልኝ ያዘዝኩትን።
እሺ እሺ እሺ